hello
hello፣ ጤና ይስጥልኝ።
አብሮ ይስጥልን። ስለ ጨዋታው ትንሽ ህጎች እና ያው እንዴት win ማድረግ እንደምችል መረጃ ልጠይቅልኝ ነበር።
እሺ እ ጨዋታውን ሲጫወቱ መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል።
okay ከዛ ሰባ ቁጥር ይጫኑና አማርኛ ይረጉታል ቋንቋውን።
okay፣ ሶስት ቁጥር ለመጫወት የሚል ይመጣል።
ለመክፈል አይደለም ሶስት ቁጥር ላይ ለመጫወት ለመጫወት። okay፣ ያው ልክ ነሽ።
ጥያቄና መልስና እድለውን ይሞክሩ የሚል ይመጣል።
okay፣ ያው ጥያቄና መልስ በ coin ሁለት ቁጥር ላይ ለመግዛት የሚል አለ። coin ይገዛሉ።
okay፣
እ ከዛ አንድ ቁጥር ላይ ደግሞ subscribe ሲያደርጉ ደንበኛ ሲሆኑ ለመጫወት የሚል አለ። እ ዕለታዊና ሳምንታዊ ይቅርታ፣ አንድ ቁጥር ላይ ይመዘገቡና ዕለታዊና ሳምንታዊ ጥቅል አለው።
አዎ
ስለዚህ ሁ- ሁለት ብር ዕለታዊ ሁለት ብር ይወስድና ትኬት ይሰጥዎታል። ትኬት ሲኖሩት እድሎትን ይሞክሩ።
አው- እንዴት ነው award ኡ? እንዴት ነው ሽልማቱ?
award ኡ የእድል ጨዋታ ላይ ነው። በቃ ሽልማቱ ያለው የእድል ጨዋታ ላይ ነው። ትኬት ሲ- ሲኖሩት እድሎትን ይሞክሩ።
okay፣ ትኬት ሲኖር እድሉ መሞከር ነው። እዛው ያሳውቀኛል ማለት ነው።
አዎ አ ሞባይል ከሆነ ሞባይል፣ ላፕቶፕ ከሆነ ላፕቶፕ አገኙ ይላል።
okay፣ በቃ obviously ጠይቅሽ ብዬ ነው። እሺ፣ thank you።
እሺ